ርሲ ያለው ነበር። ከዚህ በኋላ ሁሉ ተጭጣጥቆ ላይ ከዛ ወደ አሪፍ ብር አሪፒ አፕሊኬሽን የለም ሁሉ ስፖርት ለምን ከሁሉ ስፖርት አሪፊ ብር ላና አሪፊ ፈልግ ነው እዚኛ ስልክ ስልክ ቁጥሮ ተጠቀሙ ዘጠኝ ሀምሳ ሀምሳ ሰባት ሀምሳ ሶስት ሰላሳ ሰባት ሌላው ሌላው ሌላው